እንትን ነበር cashier code ኡ ልንገር አልታረመልኝ።
cashier code እሺ፣ ንገረኝ።
አስራ ሁለት
አስራ ሁለት ስልሳ ስምንት
እሺ፣ አስራ ሁለት ስልሳ ስምንት አስራ ሰባት አስራ ሰባት ዜሮ ስምንት ናና አንድ ጊዜ በራ
እሺ፣ በእውነት ሰጥተዋል። እሺ፣ አንድ ቲም ነው የወጣብህ።
እሺ እሺ እሺ ሌላ እሺ
እንካ